Hello
hello hello
ተስልኝ
እም ሰላም ነው።
እግዚአብሔር ይመስገን። የኦንላይን ምዝገባ በትምህርት ዩቲዩብ ለመመዝገብ ነበረ።
እሺ
ምንድን ነው ማስፈርት የሚያስፈልገው?
እ በሶስት ወር ነው ስልጠናችን።
እሺ እ ሀያ credit hour ነው አጠቃላይ በአንድ credit hour ሰባት መቶ አምሳ ብር ነው። እ እሺ አስቀድመው ለ ከ- እስከ 19 መጋቢት 16 ከተመዘገቡ እሺ 12500 ይሆንለታል አጠቃላይ እ ከዛ በኋላ ከተመዘገቡ ደግሞ 15000 ብር ነው።
አጠቃላይ ነው ክፍያው ነው ይሄ?
አ
Okay አሁን እንዴት ነው ክፍያ በምን ነው የምከፍለው?
እ እንትን እንልክ- እንልክልዎታለን account በቴሌግራም እባክዎት ስምዎትን ይንገሩኝና አድራሻዎትንም
እሺ እንዳለ ተሰማ እባላለሁ። አዲስ አበባ ነው እ ማን አሉኝ?
እንዳለ ተሰማ